ይላል ሰላም ጤና ይስጥልን ቤተሰቤት ምን ልርዳ?
ችግር አለብናትሽ የአካውኑ ቴሌብር የብስትበት ካሪ ጨውታ አልገባም።
ስንት ብር ነው?
መይ ስንት ብር ነው?
ዋንገሸን ውሃ አልገባም ያኒ ማአሃ አልገባም። ካርዱ ጫወታ ነው። እኔ ጫወታ እየፈለጋለሁ። ሰባት ሺህ ነው ከምናምን የግባለው ይላል።
ዊዝድሮ አድርገህ ነው ሁለት ሺህ
ነይ ሁለት ሺህ ዊዝድሮ አድርገህ ነው
ሁለት ሺህ ዊዝድሮ አድርገህ ነው ሁለት ሺህ ያልከኝ ምኑን ነው?
ሁለት ሺህ ብቻ ነው
አይደለም። ምን ዊ- ምን ዊን አድርገህ ነው?
የብስበት ካርዱ ይፈልጋለው። ቴሌብር አልገባም። መርካቤ እኔ ነው የኮኑ የብስበት አልገባም። ካርዱ ምን ቋንቋ ሌላ ቋንቋ ነው ይችላል?
የምትችለው?
ይሄ ሶማሊኛ ነው የምትችለው?
አለ አለ በሶማሊያ ነው አዎ እሺ ቴሌግራም ላይ በሶማሊኛ ይጽፉንና እዛ ላይ እን- እንትን ማለት እንችላለን ማውራት በሶማሊኛ
እሺ ቴሌግራም ላይ አየሽ እሺ